ወይ
ሄሎ፣ ጤና ይስጥልኝ።
ወይ
ሄሎ፣
ይሰማል?
አሁን ደውዬ ነበረ አለምሼ ግርማ ብዬ እሺ
እንትን ትናንትና በዚህ ሰዓት ማለት ነው ብር አስገብቼ ነበር እና እህ፣ ብሩ በእንትኗ ፊት ቤት ላይ ማለት ነው ከዛም ብሩ እህ።
አስገባልኝ እስካሁን ድረስ እሺ
እና ይስ- እንትን ደረሰኙን በቴሌ ብር የምትልክበትን ስልክ ቁጥር ስላለው ላይ ነበር አላከችልኝ።
እሺ እንገሮት ለመላክ ስለማይመች እንንገሮት እና ይጻፉት
እሺ እሺ።
ዜሮ ዘጠኝ ዘጠና ሁለት እ?
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እሺ ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እስቲ ገ- ደዚያ ሞላ
ልድገምሎት።
አዎ
እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እሺ አመሰግናለሁ።
በዚህ ቁጥር ይላኩልን። ስም